እና እንትንን ኤርፖርት ኤርፖርት ነው።
አዎ ምን ምን እንርዳዎት?
እንትን ስንት ኪሎ ነው የሚፈቀደው? እሱ information ካለ ብዬ ነው ልጠይቀበት።
ወዴት ነው የሚሄዱት?
ትግራይ
አዎ ሀገር ውስጥ ከሆነ ሀያ ኪሎ ነው ይፈቀድሉት።
ሀያ ኪሎ አዎ የ- የእጅ ባግ ምናምን የለም የ- አዎ፣ እሱ ደ- አን- እሱ ደግሞ ሰባት ኪሎ ግራም ሰባት ኪሎ እዚህ የሚያዝ አዎ።
እሺ እሺ አባ እሺ አመሰግናለሁ እሺ